hello ጤና ይስጥልኝ ቃል ኪዳን ከብስት ቤት ምንድን ነው?
ሄሎ hello ጤና ይስጥልኝ ቃል ኪዳን ነኝ ከብስት ቤት ምንድን ነው?
ኧረ ይስጥልኝ።
አብሮ ይስጥ- ኧረ እባካችሁ ብራችሁ ስጡን።
ምን ሆኖቦት ነው?
አምሳ አምሳ ሺህ ሚስደም አድርጌ ነበር ብዬ ሶስት የለ ሶስት ቀን የለ አራት ቀን balance ነው የሚያሳይ ይመለስልሃል ትሉኛላችሁ። ማልዋን ላይ መረጥከው ትሉኛላችሁ።
እሺ በዚሁ ስልክ ቁጥር ነው?
አ በዚህኛው አይደለም እሺ ዜሮ ዘጠኝ ዜሮ አራት
እሺ ዜሮ አራት
ሀያ ስድስት ሀያ ስድስት
no አርባ ሶስት ሀያ ስድስት ዘጠና ዘጠኝ እሺ አርባ ሶስት ሀያ ስድስት ዘጠና ዘጠኝ
እሺ የመች ነበረ?
ሶስት ቀኑ ነው ዛሬ
ሶስት ቀን ማለት የቅዳሜ ማለት ነው እሑድ ነው መሰለኝ።
የእሑድ ነው።
አ፣
እሺ ቆይ አንድ መስመር ላይ ጠብቁኝ።
እሺ እናት
እሺ እንትኑ ልከውልናል እንዴ? account history ላይ ያለ አይደል? ይሄን ዊዝዶ ያደረጉበት
አ እሱን ይላኩልን ቴሌግራም ላይ
ማን ላይ ልላከው?
የቴሌግራሙ የኛ አለ ዜሮ ዘጠኝ ዜሮ ሶስት
እሺ ሊያዝ እሺ
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት በዚህ ቴሌግራም አለ።
አዎ አለ። በዚህ ላይ ይላ- ይላኩልን እያየነው ነው እኛም እስከዛ እናየዋለን።
እሺ ይሄ የተላከልኝ text ነው ምልክላችሁ።
አይደለም withdraw አይደል እንዴ? withdraw እኮ ከሆነ አዎ።
ምንም text የለውም። እኛ አዎ።
withdraw ሲያደርጉ አ፣ account history ላይ ያለ አይደለ? የ balance ኡ ላይ አ፣ የ transaction history ው ላይ ማለት ነው።
አ፣ እሱን ላኩልኝ ነው ያልኩት።
እሺ እሺ መልካም ቀን።